አንተ hello hello
hello ሰላም ነው። ከ Vamos ወደ ቴሌብር
እሺ፣
በቻፓ ልኬ ነበር፣ አልገባም። ከ Vamos ወጥቷል።
ወጪ አድርገው ነው።
አዎ፣ ወደ ባ- ቴሌብር ልኬ በቻፓ
እሺ፣ አልወረደልኝም። hello ቴሌብር ይንገሩ።
ቴሌብር ሚስጥር ቁጥር
no no no no ሚስጥር ቁጥር ለማለት አይነገርም። ቴሌብር ስልክ ቁጥሩ ቴሌብር የሚጠቀሙበት ዜሮ ዘጠኝ ሰባ አምስት እሺ ሀያ አምስት እሺ ስልሳ ስልሳ አምስት
ምን ያህል ብር ነው?
ሀምሳ ብር ነው።
ወደኛ አልተላለፈም። ትናንትና ወጪ ያደረጉት የመጨረሻው ሶስት መቶ ብር ብቻ ነው እንጂ ከዛ በኋላ የተላለፈ የለም።
ኧረ ቅድም ሶስት ሰዓት አካባቢ ሀምሳ ብር ከ Vamos ወደ ቴሌብር ስለዚህ አዎ ሊያጋጥም ይችላል። Vamos ጋር ይደውሉና ሳምባ ጋራ ገቡ አልገባም approve አድርጉልኝ ይበሏቸው፣ ችግር የለውም።
እና እሺ አጭር ቁጥር የላችሁም? እሺ approve ይበሉ፣ approve አድርጉልኝ ወደ ቻፓ አልገባም።
እሺ እሺ አመሰግናለሁ።
እሺ
እሺ